Hola, hola, ¿estamos?
ሄሎ
አይ፣ ድንቅ ልጆች ላይ ምን ለመቅረብ ፈልጌ ነበር።
እሺ፣ አሁን አውርቻለሁ አይደለ? የአስር ዓመት ልጅ አልመለከም አምስት ዓመት እና ከዛ በታች የሆኑ ነው። ድንቅ ልጆች ሳይሆን እጹብ ድንቅ ልጆች ከአንድ ሺህ ህፃናት ተወዳድሮ የሚያሸንፍ ልጅ ነው የምንፈልገው። እ፣ እንትን ከዚህ ያው የእሸቱን ስልክ ቁጥር ስጪኛ
እሸቱ personal ስልክ የለውም፣ እ አይችልም። personal ስልክ የለውም።
ይሄ ቢሮ ብቻ ነው።
አዎ፣
እሱን ለማግኘት ከፈለኩ እሸቱን
እሱን ማግኘት አይቻልም። busy ስለሆነ ስራ ስለሆነ እሱን ቀጥታ ማግኘት አይቻልም።
የአስር ዓመት ልጅ ይቻላል። የአስር አይቻልም።
ዓመት
የአስር እ ዓመት ላይ አሁን ላይ አይቻልም።
የስንት ዓመት ነው የሚቻለው? የስንት አምስት ዓመት ዓመት አምስት ዓመት እና ከዛ በታች
እንጂ አይቻልም።
አዎ አዎ አይቻልም።